ሄሎ ጤና ይስጥልኝ። Donkey Tube ላይ ነው የደወሉት። ምን ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
እሸቱ ጋር ለመቅረብ ፈልገን ነበረ።
ስንት አመታችሁ ነው?
የ- የሰባት አመት እና የሶስት አመት ልጅ
እሺ ሰው እ፣ መቅረብ የሚችለው አምስት አመት እና ከአምስት አመት በታች ነው እና ደግሞ ጎረቤት ወይም ደግሞ ዘመድ ነው ደጉ- እ፣ ደውሎ መጠቆም የሚችለው
ምናልክ ምናል
ዘመድ ወይም ደግሞ ጎረቤት ነው መጠቆም የሚችለው የሶስት አመቱ